ጤና ይስጥልኝ። የደሴ ጥሪ ማዕከል ባክዎ ምን ልርዳዎት?
ሳውዲ አየር በረራ ነበር። ትኬት አለ?
እሺ
ሳውዲ አየር በረራ ማለት ነው። ለዛሬ
ለዛሬ ወዴት?
ከሳውዲ ወደ ኢትዮጵያ መልስ ማለት ነው።
ሌሎት ከጅዳ ነው
ከጂዳው ከጂዳ ወደ አዲስ አበባ።
አዎ፣ ወደ አዲስ አበባ
እሺ ለሊት ስድስት ሰዓት ቼኪን ሶስት ሰዓት ላይ የሚሆን አለ።
ሶስት ሰዓት ላይ የሚሆን ለሌሊቱ
አዎ ማታ ሶስት ሰዓት ላይ በእነሱ ያው በጅዳ በጅዳ አቆጣጠር አንድ ሁለት ነው የምቆርጠው። አንድ እዚሁ ኢትዮጵያ ተመላሽ ያልሆነ አንድ ደግሞ ደርሶ መልስ ማለት ነው።
Okay እሺ ሂሳቡ ስንት ነው?
የመምጫ ብቻ ልንገሮት መጀመሪያ እሺ መምጫ
አለው እያየሁለት ነው።
እሺ በሳውዲ አየር ነው በኢትዮጵያ አየር ሳይሆን በሳውዲ አየር?
አዎ በሱዲ አየር መንገድ ነው።
አዎ በሱዲ አየር መንገድ ነው።
እሺ ያው ምናልባት ለዛሬ ያው እንትን ያሁን በረራ ስለሆነ ዋጋ እየሰጠ አይደለም ወይ ለነገ ላይሎት አይ ለዛሬ ነበር ፈለግ እስቲ ቆሻ እንደጠብቅ ይቅርታ ለዛሬ ዋጋ እየሰጠ አይደለም፣ ያሁን በረራ ስለሆነ።
እሺ የኢትዮጵያ አየር ላይ እሱ ላይም ዋጋ አይሰጥም ወይ ለነገ ካልሆነ
ለዛሬ ነበር የፈለኩት። አመሰግናለሁ። ለዛሬ ነበር የፈለኩት።
እሺ ስለደወልን አመሰግናለሁ።